ጤና ይስጥልኝ አልፌ ረዲት ነው የባሱ ምርዶ።
እሺ ጤና ይስጥልኝ አመሰግናለሁ። የ- በእናንተ በኩል ዲፖዚት አድርጌ የነበረ ወደ ቃና እሺ
እ፣ ሁለት ሮብ ብር
እሺ አልገባም። ፔንዲንግ ይላል።
እሺ ዳኛችን ይስተካከልሎታል።
በዚህ እሺ አፈ- ንገሩኝ።
ሰለሞን አስሰግድ ሰለሞን ማን?
አስሰግድ ብር ህይወት
እሺ ቴሌ ብር በዚህ ቁጥር ነው የሚጠቀሙት።
አዎ
እሺ ደንበኛችን መረጃውን መዝግብሎታለሁ። አሁን የምነግሮት ቁጥር ወደ ቴሌግራም account ኣችን transfer ይልኩልናል።
እንትኑን እ፣ እሺ አሁን የቴሌ ብሩን ደረሰኝ።
የ- የተላከውን
አዎ እሺ
እሺ ዜሮ ዘጠኝ ዘጠና ሁለት አሁን ዜሮ ዘጠኝ ዘጠና ሁለት እሺ አስራ ሶስት
ዜሮ ዘጠኝ እዚህ ነች።
ዘጠና ሁለት
ዜሮ ዘጠኝ አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት
አ፣ ዘጠና ሁለት ዘጠና ሁለት ዘጠና ሁለት
አስራ ሶስት
ዘጠና ሁለት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
አምስት ምክር ደንበኛችን ከስር ስልና ስሞትን ያስቀምጡልን።
አመሰግናለሁ። እሺ
ለደወሉ እናመሰግናለን። ሌላ የመረዱት ነገር አለ?
አረ እናንተ በጣም ጥሩ ናችሁ። ከዚህ በፊትም እ፣ እንደዚሁ እንትን ብዬ መልሳችሁልኛል። ሌሎቹ ግን አሁን እንደናንተ አስተናግደን በእናንተ ብቻ ነው ማስተላለፍ ጠቀመው ማለት እናመሰግናለን ደንበኛችን።
ነው። እሺ ለደወሉ እናመሰግናለን። አገልግሎት ላይ ያሉ ሰዎች ከሚሰሙት ሰዎች ቀን